ሄሎ ሰላም ጤና ይስጥልን Best Bet
sister የሆነ የሆነ balance የሆነ ገንዘብ በ processing እስከ ትናንትና እያለ ነው።
እሺ ለቻፓዎች አሳውቀናል። እሺ ትንሽ ጠብቁን።
እስከ ትላንትና እስከ ትላንትና ነበረ።
እስከ ትላንትና አዎ ትላንትና ውዝዶ አረገ አይ፣ processing የቻፓ የቻፓ system ነው fail አድርጎባቸው ነው እና
እሺ ትንሽ ጠብቁን። እሺ እያስተካከሉ ነው።
እሺ ሀያ አራት ሰዓት ያልፋል።
እ ዛሬ አይ ዛሬ ይስተካከላል። እሺ እሺ እሺ አባቴ